Hello
ሌላ ጤና ይስጥልኝ።
ምንድን ይስጥልህ?
ቤቲ ኮስሞ።
አዎ እሺ፣ ከዊ ፕላስ ነው የምደውለው እኔ
እ ዊ ፕላስ ሶሉሽን ከሚባል company
እሺ ባለፈ app ላይ ተመዝግባችሁ ነበር እና አዎ አሁን የተመዘገቡትን active እያደረግን ስለሆነ system ላይ የሚሞሉ አንዳንድ ነገሮችን ልጠይቅሽ ነበረ።
እሺ ምን አይነት እ፣ የድርጅታችሁን ስም
እሺ እ፣ ንገሪኝ። የድርጅታችሁ ስም ነበር?
ድርጅት ደግሞ ያስፈልጋል እንዴ No አይ አዎ ስሙ ስለሚያስፈልግ ነው። የለውም ከሌለውም ችግር የለውም። የአንቺ ስም እ።
ቤቲ- ቤቲ ኮስሞ ልበል ነው?
አዎ
እሺ አድራሻ የት ነበር?
ቦሌ
ቦሌ ሚዳ።
ቦሌ ብራስ
Okay እ፣ ስምሽን ንገሪኝ።
እኔ አቦሜ እ?
አቦሜ
አቦሜ አቦሜ ማ
ታምሩ
ታምራት ታምሩ Okay ታምራት። እሺ ስልክ ይሄንን ነው የምትጠቀሙት? ደንበኛ አዎ።
ብደውልላችሁ። Okay አዎ የስራ ቀናችሁ ሰዓት መቼ ነው?
አ፣ ሰባቱንም ቀን ይጠቀማል ከ- Okay ከእሑድ እስከ እሑድ አዎ
ሰዓቱ
እ ሰዓቱ ከስንት ሰዓት እስከ ስንት ሰዓት ነው የምትሰሩት?
አዎ ሰዓት ሰዓት ማታ ሶስት ሰዓት
ከአንድ ሰዓት እስከ ሶስት ሰዓት።
አዎ
Okay፣ እሺ ሎጎ አላችሁ እንዴ?
የለም
እሺ ስለዚህ እንትን የ የስራ ፈቃድ ወይም ደግሞ ማስታወቂያ ልትልክልኝ ትችያለሽ?
እሺ እልክልሻለሁ በቴሌግራም ምንድን ነው normal text እልክልሻለሁ። በሱ ቁጥር እሺ ትልክልኛለሽ። እሺ አመሰግናለሁ። መልካም ቀን።
አመሰግናለሁ